hello
አቤት ጤና ይስጥልኝ አብሮ ይስጥልን።
ኢትዮጵያ ሀገራዊ ምክክር ኮሚሽን
አዎ፣ ሀገራዊ ኮሚኒኬሽን አሁን እሱ እንትን ሀሳቡ ደስ ሀሳቡ ተመችቶኝ የደወልኩት እና በአጠቃላይ እሺ ከየት ነው የደወሉት
ከየት ሀያት ላይ
hello
ከሀያት ሀያት ሀያት ከሀያት ነው ማን ልበል እሺ ከሀያት ማን አቤት አዎ ስሞትን ማን ልበል ስሜ መዝገቡ።
እሺ አቶ መዝገቡ አቤት ሰላም ነው
ሁሉ ሰላም እግዚአብሔር ይመስገን እ ምን ሀሳብ አሉት ምን አጀንዳ
አጀንዳ ሀገር ምክክር በሚለው ላይ ማለት ነው ጠለቅ ያለ ግንዛቤ